ቦነስ ለማስለቀቅ ነበር ወንድሜ።
እሺ የአካሻ ኮዱን ትነግረኛለህ? የቲኬቱ እሺ አንድ ዜሮ ሁለት
አንድ ዜሮ ሁለት
አንድ ስድስት ዘጠኝ አንድ ስድስት ዘጠኝ ሰባት አራት
ሶስት መቶ ብር ገብቶልሃል። እሺ
ለአንድ